hello ጤና ይስጥልኝ።
አብሮ ይስጥልኝ።
እዮብ ኖት?
አ እሺ ከአርሲ ነው እንደውለው ስለዴት እባላለሁ። ትንሽ ኔትወርክ እያስቸገረ ስለሆነ ነው፣ በጣም ይቅርታ።
ችግር የለም።
እሺ ከዚህ በፊትም የ deposit ችግር አመልክተው ነበረ
አ፣ አዎ፣ በሀያ ከዚህ- አንድም እሺ ከዛ በፊት አ፣ አመልክቼ ነበረ ከዚህኛው ወር በፊት ማለት ነው። እና አ፣ ልክ እንደዚህ ሲሆን እንደዚህ እያጋጠመ የነበረ ስራቸው ችግር የለም እሺ ይስተካከላልና ነው አለኝ። ኦኬ አቢሲኒያ ስደውላቸው አቢሲኒያ ብሩ እንደዚህ ሳይመልስልኝ ቀርቶ ማለት ነው ጠብቀው ይስተካከላል አሉኝ። ከሀያ ቀን ምናምን አልተስተካከለም። አሁን እኔ አሪፍ ፔን ብላይ የምጠቀምበት አ፣ አብዛኛው ፔን እንደዚህ የምጠቀመው ነው የምጠቀምበት ይሄ ነገር የሚያስቸግረኝ ከሆነ ሌላ ሜትር እፈልጋለሁ እንጂ ይሄኛን አሪፍ የመጠቀም አቅም አለው ማለት ነው። ከአንዴ ብቻ አንዴ ብቻ ሳይሆን ዘጠኝ ጊዜ ነው
እም፣ እንደዚህ ያለው ካየሽ ዘጠኝ transaction ነው።
ልክ ነው ጥሩ። ይገባኛል ደንበኛችን። አሪፍ ፔይንም በእንደዚህ አይነት መንገድ እ፣ በእርሶ ስለታወቀ በጣም ይቅርታ። በተቻለ መጠን አሁን ያሉትን እ፣ የሰጡንን መረጃ ተጠቅሜ ለባለሙያዎቹ ለማስተላለፍ እሞክራለሁ።
okay
እ፣ እንዳሉኝም ዘጠኝ እ፣ transaction አካሂደው ነበር በ June ሀያ አንድም ከዚህ በፊትም ያመለከቱት እ፣ ጉዳይ ስለነበር አንድ ላይ ያይዤ የሚሰጡኝን መረጃ ደውዬ አሳውቆታለሁ።
እሺ፣ አመሰግናለሁ።
እሺ ስለደወሉ እናመሰግናለን። ምናልባት ሌላ የም- የምረዱት ነገር አለ?
ይህን ብቻ አስታኪልኝ።
እሺ ስለ አገልግሎቴ ሀሳብ አስተያየት ካሉት ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም ምሽት ይሁንልዎት።